ህይወት ነኝ።
አብሮ ይስጥልን። ሰላም ነው።
እግዚአብሔር ይመስገን ደንበኛችን።
አሚን። ጋዝ ይመጣል አልተባልኩ ይኸው አምስት ቀኔ ነው ዛሬ።
ካስመዘገቡ አምስት ቀን ሆኖት አዎ እኛ ጋር ደውሎ አስመዝግበዋል አይደለ?
ዛሬ ራሱ ይመጣል አልተባልኩ።
OK ዛሬም ምንም ደውለው ነበረ።
አዎ ጠዋት ደውዬ ነበረ OK ዛሬ ጠዋት ደውለው ነበረ።
እ እሺ ደመኛችን ቢጂ አይዲ ትን ይንገራል።
ምን አልሽኝ እናቴ?
ቢጂ አይዲ
ቢጂ አይዲ አዎ
እሺ ቆይ አንድ እሺ
አስራ ሶስት ምናምን ነገር
እሺ ይንገሩኝ ይሁና ይኸውልህ አስራ ሶስት ዘጠና አንድ አስራ ሶስት ዘጠና አንድ አዎ እ እሺ እሺ ደመኛችን
ሄሎ አንዴ መስመር ላይ ጠብቁኝ ደንበኛችን።
እሺ
ፍቅረ ማርያም አ ከማረም ባርነር ይችላል ምን
እሺ፣ የምን እንዴት ምንድን ነው ስንት ነው የሰጠኝ ስንት ነበር የሰጠኝ
ደንበኛችን
Hello hello ደንበኛችን ይሰማዎታል?
ወ- እ እ
ጤና ይስጥልኝ። ይሰማዎታል ደንበኛችን?
ይሰማኛል ይሰማኛል እሺ እሺ፣ ቅሬታዎትን በድጋሚ አስተላልፍልዎታለሁ።
እንዴ ምንም እኮ እኔ እንጃ የሚሰማም ያለ አይመስለኝም። ይሄን ያህል ቀን አሁን የዚያ ስራ ካቆምኩ አስር ቀን ሆኖኛል። ቻው በቃ ቻው።